ኃይሉ ጤና ይስጥልኝ ቃል ኪዳን ነኝ ከቤስት ቤት ምን ልርዳው?
ድሮ ብዬ አልገባልኝም ነበረ።
እሺ የመች ነው?
ነግሬያችሁ ነበረ አርብ ዕለት ሌሊት አርብ።
እሺ በሳንቲም አይደል?
አዎ እሺ ለሳንቲሞች ይደውሉላቸው ስልካቸው አሉት?
አዎ፣ ግን እነሱ ሳወራቸው እነሱን አውራቸው እነሱ ናቸው ለእኛ የሚያሳውቁን አሉ።
ነዋይ አሁን ኃላፊነቱን እነሱ ወስደዋል። ስለዚህ ለእነሱ ነው የምናገናኛችሁ። ቀጥታ ለእነሱ ይደውሉላቸው።
እሺ እና win አድርጌ አልጻፈልኝም።
እሺ ticket ID ው ላክልን እና ይስተካከላል። ቴሌግራም ላይ ላክልን። ዜሮ ሶስት ቤቱ ስልክ ላይ ማለት ነው።
ሮሶሴት ስልክ የለም። ምን ላይ ነው ማገኝ?
ንገርክ እዛው account ክ ላይም አለ የቴሌግራም ምልክቷ አልቻለም። እሱን እሱን ስትነካው ወደዛ ነው የሚወስድክ። ወይ ደግሞ ልንገርክ ከፈለክ ዜሮ ዘጠኝ
ዜሮ ሶስት ዜሮ ሶስት አርባ አራት አርባ አራት ሰላሳ ሰባት ሰላሳ ሰባት አርባ ሰባት
እሺ እሺ በሱ ላክልሽ።